Hello ጤና ይስጥልኝ ቤተሰብ እንዴት ነው brother ማን?
ሰላም ነው?
ኧረ ማታ withdraw ብዬ ሶስት መቶ ብር አልገባም ወደዛም ልመልሱ አልመለስ አለ።
ከ- በዚህ ቁጥር ነው ቤቶች የሚጠቀመው አርባ አንድ ቤቱ
አይደለም አስራ አንድ ቤት እሺ ንገሪያኝ እስኪ ቁጥሩን ዜሮ ዘጠኝ አስራ አንድ እሺ አስራ ስምንት ዜሮ አራት አስራ ሶስት ዜሮ አራት
አስራ ሶስት አስራ ሶስት እሺ ትናንት ነው ያወጣኸው?
ያው ማታ ላይ withdraw ብዬ ሶስት መቶ ብር አዎ።
ቀረች።
እሺ check ላድርገው። እሺ።
እሺ ባባይ ወደ ሰላሳ ሲቆጠር ይመስለኛል።
በሳንቲም ፔ ነው አይደለ?
አዎ በሳንቲም
አዎ አይቼዋለሁ። pending ላይ ነው የምትለው። ሪፖርት አደርግልሃለሁ። ይገባልሃል። approve ያደርጉልሃል።
እሺ አሉ እሺ እሺ፣ እሺ። መልካም ቀን።
መልካም ቀን